ነገር የሰረን ታዘዝ ከመሰረት ግን አራስ ስላችሁ ምንድን ነው? ሲጠሉ ይቆጥራል ወይ ሲጠላ ይቆጥራል እኮ ምንድን ነው ነገሩ? እ
ሲቆ- ሲጠራ ይቆጥራል።
አዎ ሲጠላ ይቆጥራል። እናንተ ስታነሱ ብቻ ሳይሆን ራሱ ይቆጥራል። ሄሎ ሄሎ እሺ፣ አይ እኔ አላወኩም፣ ግን አሁን ኦርደር በዝቶብናል። ለዛ ነው። እሺ፣ ወይዬ እየሰማሁ ነው።
ሰማንያ ዜሮ ዜሮ
ያው ሰማንያ ዜሮ ዜሮ ምን ሆነበት Complete complete እኮ ምን ሆነበት?
Complete
ስምህን ስ- ኧረ ስንታየሁ በእግዚአብሔር ስንታየሁ ሳይሆን አዎ እሺ